hello ጤና ይስጥልኝ ከ BGI ነበር የምደውለው።
እሺ እሺ ተቋረጠ።
አዎ እምቢ ዝም አልመኩልኛል።
አ ቤቱን አግኝቻለሁ። ቂርቆስ ዜሮ አንድ አስራ ዘጠኝ አለ።
አሀ
እሺ ምንድን ነበር የማሽን ብልሽቱ?
ምንም እያወረደ አይደለም ድራፍት ማሽኑ ቆሟል።
እያወረደ አይደለም ማለት እየቀዳ ድራፍቱን እየቀዳ አይደለም። አዎ ሌላ እንዲህ ብሏል። ሌላ ሌላ ምንም ችግር ይሰራል?
የለም ይሰራል፣ ግን ምንም ቀጥ ቀጥ ብሏል። አዎ መቀዝቀዣውስ
እ በረዶ ይዟል?
ማቀዝቀዣ መቀዝቀዣ።
የበረዶ መያዣ ይዟል። አዎ እሱም
እሺ ቦታው የት አካባቢ ነው?
ኦሎምፒያ ከ ABC Training ወረድ ብሎ ኦሎምፒያ ኦሎምፒያ የት አዎ።
አካባቢ?
ኦሎምፒያ በቃ ከደምበል ወደ ባምቢስ የሚያወጣው መንገድ ላይ ነው ያለው። ABC Training አጠገብ ABC
ABC Training አጠገብ ያለው ቀበሌ ቀበሌ ነው።
እህ። እሺ ስለዚህ እያወረደ አይደለም ነው ችግሩ። ሙሉ አዎ።
ስሙን ንገረኝ።
ኤርሚያስ መኮንን እሺ
እሱ።
አንዴ በመስመር ላይ ጠብቁኝ። ስልክ ቁጥር በደወሉበት ላይ ያዛ አዎ ያዥ
ይሰማል። ደንበኛችን ይሰማል ይሰማል።
ስልክ ቁጥር በደወሉበት ላይ ያዛ።
አዎ አዎ ያዥ።
እሺ ሌላ የምረዳዎት ነገር አለ?
ሌላ አመሰግናለሁ።
ይሰማል። ደንበኛችን አዎ ይሰማል። አመሰግናለሁ።
ሌላ የምረዳዎት ነገር አለ?
የለም የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለትን ሀሳብ ስታይል ሰምተን ድምጽ ላይ ያስቀምጡ። መልካም ቀን።